ሰላም ጤና ይስጥልኝ። BGI ኢትዮጵያ ስንት ባኮት የሚደርሰው?
ሄሎ ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ አዎ፣ ማሽን ተበላሽቶብን ነበረ።
እሺ፣ ምንድን ነበር የሆነቦት?
እበት አርብ ዕለት አቃቢዎች መጥተው አጥበውት እሺ፣ እቺ ፋ- fan ኗ እንትኗን ነኳት መሰለኝ። ከዛን ቀን በኋላ ጀምሮ ልክ አይደለም።
እ፣ እሺ ደንበኛችን BGI ID ዎትን ወይ እ፣ ይንገሩኝ ወይም TIN number ኡትን የ BGI ቁጥር የ BGI ቁጥር ውስጥ ነው ተመዝግቦ ነበር። አሁን እንትን ብለን አስመዝግበዋል ከዚህ በፊት አሁን አሁን ቅድም ቅርብ ሰዓት አስመዝግበን ነበረ። እ?
እሺ በዚሁ ስልክ ነው የደወሉት አዎ እሺ አንዴ መስመር ላይ ጠብቁኝ ቁጥሩን ላስመዝግብሽ ድጋሚ ዘጠኝ ሰላሳ ሁለት
እ፣ ችግር የለም መስመር ላይ ጠብቁኝ እስኪ ልፈልግ እሺ እሺ እሺ የሱሪ ባንገት ምንድን ነው እንጨት እንዴ?
እስቲ ቁጥሩን ይንገሩኝ ቢጂአይ ቁጥሮትን ጊዜ ቁጥር ዘጠኝ ሰላሳ ሁለት ዘጠኝ ሰላሳ ሁለት ሄሎ ሄሎ ሄሎ። ኧረ ቆይ በእናትህ ይሄ ልጅ ምንድን ነው እንዴ?